ሄሎ ሄሎ ጤና ይስጥልኝ።
ትናንት ማታ ላይ ወደ ወደ hello ትናንት ማታ ወደ 2X ክፍያ ፈጽሜ ነበረ።
ወደ ወዴት አሉኝ ደንበኛችን?
ወደ ቱኤክስ ስፖርት
እሺ deposit አድርገው ነበረ አ ግን አልገባልኝም፣ ቆርጧል ከአካውንቴ ላይ ይቆራረጣል ደንበኛችን።
አ ባጃጅ ላይ ስለሆንኩ ነው። ይቅርታ።
ሄሎ
Hello አይሰማ አሁን ይሰማል። ደንበኛችን ምን አሉኝ?
ወደ 2X Sport deposit አድርጌ አልገባልኝም አልኩኝ ለአሪፍቴ።
እሺ ከ- እ፣ ከቱ- ወደ ቱኤክስ ስፖርት ነው ያሉኝ። ከምን አካውንት ነው ወደ ቱኤክስ ስፖርት ያስገቡት ደንበኛችን?
ከሲቢ ብር
ሄሎ
ከሲቢ ብር
ሄሎ
ሄሎ ሄሎ ሄሎ ድም- አይሰ- አይሰማ ድምጾት ይቆራረጣል ደንበኛችን በጣም ከ CBE ብር ላይ